hello ሰላም ጤና ይስጥልኝ።
ሰላም በቦነሱ በልቼ ነበር እሺ
እና ስልክ ቁጥር ነገር ብለሽ ነበር።
እሺ ንገሪ- ንገሩኝ ስልክ ቁጥር ዜሮ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት ሰባ ስምንት ዜሮ ስድስት ዜሮ ስድስት ሀምሳ ስድስት ሀምሳ ስድስት ሰማንያ ሰባት ሰማንያ ሰባት እሺ ምን ነበር የሆነቦት?
በቦነሱ ቆርጬ ነበር ግን ቦነሱ ላይ ያለ አይወጣም።
play with bonus ብለው ነው የተጫወቱት?
እ አ play with bonus ብለው ነው የተጫወቱት?
አ አ
እ እርስዎ የቆረጡት ትኬ- ህጉን አንብበውታል? እዛ ላይ እሺ።
የሚለው አራት እ።
ጥፍ መብላት አለቦት ነው። win- አደ- deposit አሁን እርስዎ ሁለት መቶ ብር ነው አይደለ win ያደረጉት?
አ ዋናውን ለማግኘት ሁለት መቶ ብር ነበር deposit ያደረጉት አ- አይደለ?
አ- ከዛ በሁለት መቶ ብር ሀምሳ ሀምሳ ሀምሳ ብር አራት ትኬት ቆረጡ።
አ ልክ ነው ልክ ነው።
ከዛ ግን መብላት የነበረቦት አራት መቶ አራ- አራት እጥፍ ነበረ። ያ ማለት ከስምንት መቶ ብር እና ከዛ በላይ ነበረ መብላት የነበረቦት።
አሀ የሁለት መቶ ብሩን አራት እጥፍ የሁለት መቶ ብሩን አራት እጥፍ ነበረ መብላት የነበረቦት። እሱ ደግሞ የበሉት እ፣ ከዛ በታች ስለሆነ ነው የማያሳዩት።
ነው።
አዎ ለዛ ነው አሀ። የገባውን አራት እጥፍ ነው የሚቻለው።
የገባውን አራት እጥፍ ነው መብላት ያለበት።
እሺ thank you thank you እሺ እሺ፣ አመሰግናለሁ። መልካም ቀን።
እሺ